ሰላም ጤና ይስጥልን። ቺፕቺፕ ሰላም ጤና ይስጥልን።
አብሮ ይስጥልን።
በ group እያዘዝን ነበር እና እሺ ሁለት እኔ leader ሆኜ ነው ያዘዝኩት ከ group leader ሯ በኋላ እና ሁለት ሰው አዟል። ድንች ባለ አስራ ዘጠኝ እሺ አሁን እኔ ሳዝ out of stock ይለኛል። እሷም ተመልሳ ስትገባ አጣችና
አዎ ትንሽ system ኡ እያስቸገረን ስለሆነ ነው። ሌላ customer ም ደውሎልን ነበር እና እ system ኡን እያስተካከሉት ስለሆነ ነው። ትንሽ ቆይተው ይሞክሩት።
መልካም እሺ እሺ እሺ እናቴ እሺ